ሂላ
ሂሎ ይረጭልኝ አበስተነ
እንትን መኪና ሀምሳ ፐርሰንት ምናምን ባንክ ጋር የተያዘ መኪና ቲክቶክ ላይ ይች
እሺ ምን አይነት ነው የፈለጉ?
እ?
ምን አይነት ነው የፈለጉ?
አባዱላ
እስከ ስንት እ? ምን እስከ አልሽኝ?
ስንት ሀያ እስከ ስንት ከፈሉ?
ማለት እ, ዋጋ መጠን ነውስ እኮ ካሽ ከስንት ይችላሉ? እሱ
ካሽ እስከ ስምንት እ?
ስምንት
ነው ቁጥሮት የለችም?
ይሄ ነው